ጤና ይስጥልኝ አሪፍ ፔይ ቤዛዊት ነኝ እባክዎ ምን ልርዳዎ?
ጠዋት ብር እናንተ ጋር ገብቶ ነበረ ሀበሻ betting ላይ ገብቷል ብለው የነበረ ግን አልገባም።
እኛ ጋር ደውለው አሳውቀው ነበር ደንበኛችን አዎ ቴሌግራም ላይ ልኬላችሁ በቢሮ ስልክ ነው መሰለኝ ደውለው ነግረው የነበረ አልገባም።
እሺ በዚህ ስልክ ነበር ደውለው ያስመዘገቡት?
አዎ እሺ ደንበኛችን አንዴ የሌሉት መስመር ላይ ጠብቁኝ።
እሺ
ደንበኛችን መስመር ላይ ነው?
አዎ መስመር ላይ ስላስቆየሁት ይቅርታ። ስሞት የሺ ዳኛ ጋሻው ነው።
አዎ መቶ ብር ነው።
አዎ እሺ ደንበኛችን በእኛ በኩል ተስተካክሏል። የ betting wallet ዎትን check አድርገዋል።
ዜሮ ዜሮ ብር ነው የሚለው ዛሬ እሺ ደንበኛችን በእኛ በኩል ስለተስተካከለ የ betting wallet ዎትን አይተው ካላገኙት betting እ፣ house ኡን ነው የሚያናገሩት። መስመር ላይ አሉ ደንበኛችን? መስመር ላይ አሉ?
አዎ
በእኛ በኩል ስለተስተካከለ betting house ኡን ነው የሚያናግሩት ደንበኛችን።
አ፣ ልክ ነሽ ቅድም ግን ደውዬላት ሀበሻ እንትን ላይ ገብቶልሃል አለችኝ እኮ ልክ ነው። በእኛ በኩል ተስተካክሎሎታል። wallet ዎትን አይተው ሀበሻ wallet ዎትን አይተው እዛ አልገባለ ሀበሻ ቤትን ነው የሚያናገሩት።
በምን ስልካቸውም የለኝም መቶ ነው የሚሰራው አልኩ።
website ኡ ላይ ስልካቸው አለ። website ታቸው ላይ ስልካቸው የለም።
አይሰራም አይሰራም አይሰራም ችግር የለውም በቃ
እሺ ደንበኛችን ስልክ እኛ ጋራ ካለ አንዴ አይቼ ልንገሩት።
እ ስልክ እኛ ጋራ ካላቸው አይቼ ልንገሩት።
እሺ ይርማ ስልክ ያይልኝ እሺ ደንበኛችን website ኡ ላይ ነው። እኛ ጋም ስልካቸው የለም።
በቃ ችግር የለውም እሺ መልካም ቀን።